ጤና ይስጥልን ዋሽንግተን የህክምና ማዕከል።
ሰላም እንዴት ነሽ? ከዘውዲቱ ነበረ የምደውለው እሺ እና አንድ patient ነበረችን እሺ CT scan ያስፈልጋት ነበረ፣ ግን afford አታደርግም
okay እና ልትተባበሩን ከቻላችሁ maybe
እስቲ medical reception ስልክ ልስጥሽ።
እም? እሺ text okay text ማድረግ ትችያለሽ? ይወጣልሻል? ስልክ ይወጣል? text ማድረግ አዎ፣ ትችያለሽ ወይስ አዎ።
ትነግሪኛለሽ? በቃ text አረግልሻለሁ አድርጊልኝ።
text ሽ እሺ ማ thank you